ሰላም ነው ሰላም ጤና አለ እንትን ነበር የበግ እንትን አዝዤ ነበር እና የአንድ ሰው መስሎኝ ነበረ።
okay አዎ፣ ሁለት ሁለት ሰው ነው ይላል እና አዎ ባለ አንዱ ላደርገው አስቤ ነበረ።
okay ለብቻዎትን ነው individual የሚለው ላይ መግባት ነው።
አዎ እና እንዴት ላድርግ?
መቼ ነበር ያዘዙት? ያኛው አሁን እያዘዝኩት ከዛ በኋላ ዋን ስፖርት ሊፍት ሲል እንዴ ምናምን ብዬ ነው እኮ የቆረጠቦት ነው ብር እ ብር ቆረጠቦት?
አዎ ኦልሬዲ ልኬ ከጨረስኩ በኋላ እኮ ነው ያ- ያየሁት እና አዎ፣ ይሄኛው ፌል ሲያደርግ ነው ብሮት የሚመለስሎት።
እህ ሀያ አራት ሰዓት ሲሞላው ነው ብሮት የሚመለስሎት።
ኧረ እባክሽ በአመት በኋላ አያዛልቆኝ
ይቅርታ ምንም ሌላ solution የለው።
አዎ ምንም የለውም ይቅርታ። ለዛ ነው እውነትሽን ነው።
እውነት individual የሚለው ወይም እንደገና ይዘዙና
ኧረ ሌላ ከዛ እስከሚመለስ
ይሄ ሀያ አራት ሰዓት ሲሞላው ስለሚመለስ ነው።
አዎ ይቅርታ።
አይ ቴሌብሬ ላይ ይባላል ስለሌላው ነው።
አዎ አዎ።
አዎ አይ ሌላ ምንም አማራጭ የለውም። አዎ fail ማድረግ አለበት group
እሺ ግን ሀያ አራት ሰዓት ሲሞላ ቶሎ refund አድርጉልኝ።
ይደረግበታል።
እሺ አመሰግናለሁ።
አመሰግናለሁ። መልካም ቀን